ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪዥን
ሰላም ነው።
አለን። ምን ለብሳት?
እም፣ አይ እንትን ካርድ ሞልቼ ነበር እና ዘጠና አምስት ዘጠና እሺ።
ስምንት እሺ አምስቱ ነው። በቀን ሁለት ብር ሁለት ብር ነው የሚቆርጥብኝ በምክንያት ነው ብዬ ነው።
የቴሌቪዥን game ደንበኛ ከሆኑ እለታዊ ሁለት ብር ይቆርጣል። ሳምንታዊ ከሆነ ደግሞ አስር ብር ይቆርጣል በየቀኑ
በየቀኑ ሁለት ሁለት ብር እለ- አ በቀን ከሆነ ሁለት ብር በሳምንት ከሆነ አስር ብር ይቆርጣል።
አዎ text እማራለሁ ካርድ ስሞላ የማገኘው በ- አለው ብዬ እንትን ስል ሳይ ሁለት ብር እየጠፋ ነው ይቆጥራል እሱ።
አ፣ በሚገባለው ትኬቶች እኮ ጌሞችን መጫወት ነው። ጌሞችን ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ፓኬጆችም አሉ። የመጫወቻ ነጻ ትኬትና ነጻ coin ያገኛሉ።
አይ እኔ ስልኬ ቴክኖ አይደለም ማለቴ touch አይደለም መጫወት አልችልም ስል ይ- አ፣ እ፣ ፍላጎት ካለው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው መጫወት ይችላሉ። ሶስት ቁጥር ላይ እ፣ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ መምረጥ ይችላሉ። አማርኛና እንግሊዝኛ አለ።
አይ ይቆየኝ እሱን እንኳን አሁን አልፈልገውም።
እሺ እ፣ ይ- እንዲቋረጥልዎት ነው የፈለጉት?
አዎ እንዲ እንዳይቆርጥበት ነው ዳግመኛ ስሞላ።
እሺ እሺ
እሺ።
አሁን አቋርጥልዎታለሁ።
እሺ ያው አቋርጫለሁ። እሺ እሺ።